ስለማልግባባ
እሺ መኪና የሚሸጥ ለጥፋችሁ ነበር አቶስ
ምን መኪና
አቶስ ጥቁር አቶስ
አቶስ አሁን ላይ የለንም። አቶስ ዞታይ ነው ያለን። አቶስ አቶሽ አቶስ አቶሽ ጣልቻ አባቴ ቆይ
ሌላ ምን አላችሁ? ባንክ ያለበት ምናምን
ሄሎ ሄሎ አቤት ሌላ ምን አላችሁ? ባንክ ያለበት ምናምን መኪና ካለ ባንክ ሁሉንም መኪኖቻችን ከባንክ ጋር እያያዛሉ አባቴ ሁሉም አለን። እሺ የት አካባቢ ነው ቦታችሁ?
እኛ የሚገኘው መስቀል ፍለውን አድራ ሆቴል ጋር ፓስተር ፓስተር አደባባይ እንዲሁም ሜክሲኮ በላይ ሞተር አጠገብ እንገኛለን።
እሺ።